ከአንድ የተነሳ አንድ ልጅ ደግሞ የጅማ ልጅ አርባ ሁለት ከሰባ የሰጠ ማለት ነው።
ስለው Hello፣ ሰላም ነው ሰላም እግዚአብሔር ይመስገን።
አለ የሆነ መኪና አሳይቼው ነበረ መጥቼ
ምን አይነት ነው?
ሶስት ሁለት ሺህ አንድ አንዱ ልጅ አይተኸው የት ነው ያሳየኸው? አባ እዛ በረለ አንተ ጋር
የት ፓስተር ነው መስቀል ጦር ነው?
ፓስተር ፓስተር ፓስተር
okay አቶ ዝመት አሳይተኸው ነበረ አ
እና ምን አለክ?
እና አይ እኔ ደግሞ ቱርኪ ኬሪ ፈልጌ ነበረ ነግሬው ነበረ
okay
እና አልደወለልኝም ስልክ ሰጥቼው እ ነበረ ኬሪ የለንም ስላላገኘ ይሆናል ዝም ያለ